hello hello hello አቤት።
እሺ ጤና ይስጥልኝ ከቤት ቤት ነበር ምደውልልህ አባ እሺ ጤና ይስጥልኝ ሰላም ነው?
አለን ደውለህልን ነበር አይደለ upgrade አዎ።
ፈልገህ አዎ አዎ።
እሺ upgrade ተደርጎልሃል እሺ አባቴ እሺ አሁን withdraw ማድረግ እችላለሁ?
ይህ ይቻላል አዎ
እሺ እሺ፣ አመሰግናለሁ።
በጣም ይቅርታ ለተፈጠረው ነገር በጣም ይቅርታ እሺ ሌላ ሰው ስለነበረ ነው በግል ምክንያት ስላልገባ ነበር እስካሁን ድረስ okay እሺ ዛሬ አመሰግናለሁ።
ገብቶ አድርጎልሃል እሺ እሺ ታንክ እሺ በደው- እናመሰግናለን መልካም ቀን አሜን ነውላችሁ እሺ